Yes. Hello ሰላም ጤና ይስጥልኝ ቤተሰቤት።
እስኪ ትኬት መውደቅና አለመውደቁን ለማየት ፈልጌ ነበር።
እሺ ካቻልክ ወደ አንድ ትነግረኛለህ?
አስራ አራት
አስራ አራት ዜሮ ዘጠኝ ዜሮ ዘጠኝ ሀምሳ ሰባት ሀምሳ ሰባት አስራ አራት እ፣ ሁለት ጨዋታ ወድቆብሃል። እሺ
ሁለት ጨዋታ ነው። የትኛውን የትኛው ነው?
እ፣ የባርንስሌይ እና የብላክበርን።
እሺ እሺ
እናመሰግናለን። መልካም ቀን።
እሺ